ጤና ይስጥልኝ ሲብ
እንደምን ነሽ?
እግዚአብሔር ይመስገን።
ሰላም ነው።
እግዚአብሔር ይመስገን።
Donkey Tube ነው። አ?
አዎ Donkey Tube ነው የምትታዘዝ።
እ፣ እንትን ነው የሆነ አንድ ቆንጆ ልጅ ነበርና ጥሩ ልጅ እ፣ ምናልባት ልጠቁማችሁ ፈልጌ ከጎንደር ነው የምደውልልሽ።
እሺ እድሜው ስንት ነው የህፃኑ?
እ፣ እድሜው okay ወደ ስድስት ወይ ሰባት ዓመት ይሆነዋል።
ይቅርታ እኛ እየመዘ- መዝ- እየመዘገብን የምንገኘው ከአምስት ዓመት በታችና አምስት ዓመት ነው
okay፣ እንግዳ አረጋግጬ መልስ ልደውልልሽ።
ይቻላል።
እሺ፣ እሺ።